ይወደሳል ስሟ በአገር ገኗል ጦርና ጋሻው ይታያል እሷ አይታይም እኔ ግን ይታያል Hello Hello ሄሊያና ሰላም ነው ሰላም ነው እንዴት ነሽ አለሁ።
አለን አለን ብስራት ነኝ call center አዎ፣ እሺ አወኩህ።
እ፣ ስልክ ልሰጥሽ ነበር ሄሊያና እናንተ ጋር መጡ ነበሩና እሺ ትንሽ ቆየት ብሏል አንድ ሳምንት ሁለት ሳምንት ይሆነዋል እ ዝም ብላችሁ ደውላችሁ እኔ information ሰጥቻችኋለሁ አቅራቢያ እናንተ ስለሆነ
እ የማስታወስ ስራ እንድሰሩላችሁ እሺ እሺ እ፣ ቡራዩ ዜሮ ዘጠኝ hello ወይ ዜሮ ዘጠኝ እሺ አስራ አንድ እ ሰማንያ ዘጠኝ ሀያ አንድ ሀምሳ ሶስት
ማነው ስሙ?
ኢዶሳ
እሺ ኢዶሳ ለታ እሺ እ፣ ሌላው ደግሞ ወርቅነ አዲሱ ዜሮ ዘጠኝ
እ
አስር እ ሰባ
እ ዜሮ ዘጠኝ ሀያ ስድስት
ወርቂ ወርቅነ ወርቅነ አዲሱ
እሺ
ም- ምስጋና በቀለ እም ዜሮ ዘጠኝ አስራ ሁለት እም ሰማንያ እም ሰባ ሁለት ስልሳ ስድስት ምስጋና በቀለ አስራ ስድስት ነው መጨረሻው።
አስራ ስድስት አዎ የማ የምስጋና ነው ያልሽኝ አ የምስጋና ዜሮ ዘጠኝ አስራ ሁለት ሰማንያ ሰባ ሁለት ስልሳ ስድስት
አስራ ስድስት ስልሳ ስድስት ስልሳ ስድስት እሺ እሺ እ፣ ሌላው ደግሞ ደገፉ ድሪባ
እ ዜሮ ዘጠኝ ዜሮ ዜሮ
እ አርባ ስድስት እ አርባ ሀምሳ ስድስት እሺ ደገፉ ድሪባ እሺ ነጋሳ ድሬሳ ዜሮ ዘጠኝ አስራ ሁለት እ ሰማንያ ሁለት እ አርባ ስምንት ሰላሳ ስምንት
ነጋሳ አዎ ነጋሳ
እሺ
ኢዮብ ጉታ
እየው ኢዮብ ጉታ
እሺ ዜሮ ዘጠኝ አስር እ ዜሮ ሁለት እ ስልሳ ዘጠኝ ሀምሳ ሶስት
እሺ
ሌላ ቡራዩ ቢንያም ዮሐንስ
እሺ ዜሮ ዘጠኝ ዜሮ አንድ እ
አስራ ሁለት እ ስልሳ ሰባት እ አርባ ዘጠኝ
ቢኒያም አዎ ቢንያም ዮሐንስ
እሺ
ዜሮ ዘጠኝ ሰላሳ አንድ እ ዜሮ ዜሮ እ ስልሳ ሶስት አስራ አምስት
እሺ ሞገስ መለሰ እ ሞገስ መለሰ ሞገስ
እሺ
እ፣ እና ዜሮ ዘጠኝ አስራ ሶስት እ
ሰላሳ አምስት እ ሀያ ስምንት ሀያ ስምንት
ማን ነው?
ታመነ ዳባ
እሺ በቃ እነዚህ ናቸው ሄሊያና እ ደዊላቸውና orientation ምናምን ግንዛቤ ሰጧቸው already እኔ ሰጥቻቸዋለሁ እሺ እሺ just አባል ሊሆኑ ላይሆኑም ይችላሉ በደንብ inform አድርጓቸውና እሺ እ፣ እኔ ሰጧችሁ ስልክ አለ አይደል የምለቅላችሁን አሌክስ መረጃ እያለኝ ስለሆነ እ አባል አባል የሆኑትን መርጠሽ ትልክልኛለሽ የገቡ ካሉ ማለት ነው እሺ እሺ ኤሊያና አመሰግናለሁ እሺ እሺ